ወይ
ወይ ሞገስ ወይ ወይ ወይ እንትን በቃ customer ዋ መቀበል አልችልም አለች። ስለዚህ አዎ እዛው ምግብ ቤት ነው አይደል ያለኸው?
አዎ አዎ ምግብ ቤት አካባቢ ነኝ ያለሁት።
በቃ አላወጣሁማ order ኡ አላወጡት በቃ ሄደ ፈርም። እሺ መፈረም ብቻ ፈርመህ ትተክታ
ፈርሜ ብቻ ልውጣ።
ፈርመህ ብቻ ውጣ።
እሺ በቃ እንትን እንትን cancel አድርጉልኝ። አዎ እንትን deposit ይዞብኛል ሌላ order እንዳልሰራ።
እሺ ፈርምና ፈርም ያለ ብለህ ንገረን።
እሺ ችግር የለም። እሺ።